አለ ቅሬ አለው ገና በልጅነት ሰፊ አስለመደው አለ ተከፋለ ጥረ ነው ገና በልጅነት ጥበብ የሞላው አለ ተከፋለ መልስ ያለው ገና በልጅነት ጥበብ የሞላው አለ ተከፋለ መልስ ያለው ገና በልጅነት ጥበብ የሞላው ሁሉም ትቼ የተከተልኩት የተከተልኩት ያመኩት ጌታን በውሃው በሳቱ ባልፍም ከኔ ጋራ ነው እንዳልረታ በቃ ማንም አያወጣኝም በስሙ ምሏል ከእጆቹ ላይ ይልቁኑ ዘይት ቀብቶ ገና ያከብረኛል ጠላቴ እንዲያይ በንአም አታልፍም ሊለኝ የጠራኝን አምላክ አየሆኝ ክፉ ቃል በኔ ላይ ሊያወጣኝ ተልኮ ከባላክ ሲመጣ ጣልቃ ገባልኝ የኔ አባቶ ማውራት ጀመረ በረከትና ጣልቃ ገባልኝ የኔ አባቶ ማውራት ጀመረ በረከት ነው በረከት በረከት በረከት በረከት አለ የተቀባ አለ ጥሪ አለው ገና በልጅነት ሰፊያ ስለመደው አለ ተከፋለ ጥረ ነው ገና በልጅነት ጥበብ የሞላው አለ ተከፋለ መልስ ያለው ገና በልጅነት ጥበብ የሞላው አለ ተከፋለ መልስ ያለው ገና በልጅነት ጥበብ የሞላው የእስራኤል አምላክ ስሙ የበረታ ጨለማውን ገፎ ብርሃን የሚያበራ ዮርዳኖስ ቢሞላም ኳላም ከፊቴ ዛሬም ይመለካል በኔና በቤቴ ገብቶኛላ ገብቶኛላ እንደ ተመረጥኩኝ ገብቶኛላ ገብቶኛል ገብቶኛል እንደ ተወደድኩኝ ገብቶኛል በአዲሱ ኪዳን በደሙ በተመረቀልኝ መንገድ ፍርሃት ሳይገባኝ እንድኖር እንድቆም በአባቴ ፊት መካከለኛ ሆነልኝ። ስለኔ ቆሞ ታየልኝ። መካከለኛ ሆነልኝ። ስለኔ ሆኖ ታየልኝ ታየልኝ ታየልኝ ታየልኝ ታየልኝ